ተቋርጦብኝ ነው። አሁን ያወራሁሽ ነበር እና ስለ ካናዳ ፕሮሰስ
ካናዳ በምን አይነት ቪዛ ነበር መሄድ የፈለጉት?
already process የጀመረች ልጅ ነበረች እና እሺ
ግን ምናልባት medical ላይ HIV positive ናት እና እሺ በካናዳ ሕግ አሁን ባለው ሎ አ እሺ HIV positive ኦችን already medication የጀመረን accept ያደርጋሉ ወይ አ ችግር የለውም ኤች አይቪ ከሆነ እ ይቀበላሉ።
ይቀበላሉ?
አ አዎ፣ አይ እኔ ሁለት ሺ አስራ ስምንት ላይ አንድ ያወጡት እንትን ነበር እና ለስድስት ወር ለጉብኝት invitation የሚሄዱ እንጂ ከዛ ውጪ ለ residence የሚሄዱ ሰዎችን accept አያደርጉም ነበር በፊት እሺ እሷ ለምንድን ነው የምትሄደው?
ለመኖር።
ለመኖር እዛ ነው።
አዎ።
እሺ አንድ መስመር ላይ ይጠብቁኝና check ላድርግሎት።
እሺ፣ እሺ።
እሺ ይችላሉ ደንበኛችን።
ይችላሉ።
አዎ ለምንም ቢሄዱ ይችላሉ።
ስለዚህ ሜዲካል ላይ እንትን አይሆንባቸውም ማለት ነው።
አዎ ይችላሉ።
መልካም። እሺ፣ እሺ thank you።
ሌላ ጥያቄ ያለዎት?
የለኝም። አመሰግናለሁ።
እሺ ለቪዛን ስለደወልን እናመሰግናለን። መልካም ምሽት ይሆንልዎት።
እሺ፣ እሺ።